hello
አቤት ሄ- hello፣ ጤና ይስጥልኝ Flintstone Homes። hello ሰላም ሰላም ይመስገን፣ እንዴት ኖት?
hello ይሰማኛል አይሰማም?
አይሰማም ኔትወርክ ይቆረጣል መሰለኝ እሺ፣ ወደ Flintstone Homes ነው የደወሉት።
እ ወደ Flintstone Homes ነው የደወሉት።
አዎ እሺ፣ መረጃ ፈልገው ነው?
አዎ
እሺ፣ የአክሲዮን ነው ወይንስ የመኖሪያ ቤቶች?
የመኖሪያ ቤቶች እሺ፣ የት አካባቢ ነው ያሉት?
ከሰቲት ሁመራ
የት አሉኝ?
ሰቲት ሁመራ ሁመራ። እሺ፣ እ፣ እዚህ አዲስ አበባ ላይ ተወካይ ያሉት?
አ
እህ እህ።
አዎ
እሺ ወይ እንደዛ ከሆነ የተወካዩን ስልክ ይስጡኝና እሱ ወደ ቢሮ መጥተው እ፣ ሙሉ መረጃውን ወስደው ለ ከእርሱ ጋር contact ማድረግ ይችላሉ። site ኦቹን ማየት site ኦቹን ማየት ስላለባቸው ስለ price ኡ ስላሉበት progress እንዴት ነገር መነጋገር እንዲቻል እ፣ ሰው ቢልኩልን የተሻለ ነው የሚሆነው።
የተወካዩን ስልክ ቁጥር ለመስጠት ነው አዎ አዎ፣ የእርሱ የሚያይሎትን ሰው
ያ አዎ ልደውልሎትና ቀጠሮ ላስይዛቸው እችላለሁ።
እሺ በቃ ሶስት አውጥቼ ልስጥሽ
እሺ እሺ።
እሺ